ረዲት ምናባት ምንወስደው
ሄሎ እንትን ነበር ማለት ፔመንት ፈጽሜ
እሺ
አሪፍ ፔይ እንትን ቀንሶብኛል እሺ
ከቴሌ ብር ላይ ግን ክፍያው አልተፈጸመም።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ዮናስ ንጋቱ ከሌላ
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
እ?
ቴሌብር አዎ።
በዚህ ቁጥር ነው የሚጠቀሙት?
አዎ አዎ እሺ ግብይቱን ከየት ወዴት ነው ያደረጉት? ከቴሌብር ወዴት?
ከቴሌ ብር ወደ ቤቴክስ
እሺ ቤትኒክ እንትን ነንበሩ ቆርጦልኛል
ከቴሌብሮ ተቆርጧል፣ ወደ ቤቴክስ ግን አልገባም።
አልገባም። አዎ እሺ የገንዘቡን መጠን ይንገሩኝ።
እ፣ ስድስት መቶ ሀምሳ ነው ከነ ምናምኑ ስድስት መቶ ስልሳ ስድስት ነጥብ ሀያ አምስት
እሺ ዛሬ ነው የሞከሩት ደንበኛችን?
አይደለም በቀን አምስት ሰባተኛ ወር
እሺ እሺ፣ መረጃውን መዝግብሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል።
እ እ
አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን የቴሌብሩን ደረሰኝ አንስተው ይልኩልናል።
እሺ
እሺ ቁጥር ላቸው ዜሮ ዘጠኝ ዘጠና ሁለት
በአንድ ዜሮ ዘጠኝ ዘጠና ሁለት አ፣ አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት አምስት በ- በዚህ ቴሌግራም ነበር።
አዎ የቴሌግራም account ኣችን ነው። በዚህ ቁጥር
አ- ምን የሚል አሪፍ ፔ ነው።
አዎ አሪፍ ፔ ነው የሚለው
እሺ
የቴሌብሩን ደረሰኝ screenshot አንስተው ይላኩልን።
OK።
እሺ ሲልኩልን ለሚመለከተው ኢንሻአላ ወይስ እ, እንዳለ ደረሰኝ ይላል።
አዎ ደረሰኙን እንደ screenshot አንስተው ወይ ደግሞ ከቴሌብር የደረሱትን መልእክት screenshot አንስተው ይላኩልን።
እሺ እሺ።
እሺ ሲልኩልን ለሚመለከተው አካል እናስተላልፍልዎታለን። ሌላ የመረዶት ነገር አለ?
አይ በቃ ይሄው ነው።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎት።